ይስጥልኝ አሪፍ ቤት ሰላም ነኝ። እባክዎ ምን ልርዳዎ?
የለም አይ እዚህ እንትን እየበላሁ ነበርና ባንክ account ገባሁ። ሌላው እሺ ይሰማል?
ይሰማል ለመያችን አሁን አዎ ባንክ detail እያስገባሁ branch ይጠይቃል እና branch ኡ የግዴታ ነው። እዚህ ላይ የለም የኛ branch
እህም። አላሳልፍም ዝም ብዬ ማለት አንዱን ልውረጠው?
ሳይሞሉ እስካለፉ
ኦኬ አልሞከርኩትም። አይ መጀመሪያ አያሳልፎትም ጠይቃችሁ ብዬ ሳይሞሉ።
ነው። እ, እሺ እንደዛ ባንክ አድርገው ዲቴይል ይሞክሩትና እን- እህም፣ ኦኬ ያሳልፋል።
ያሳልፋል አሉ። ካሳለፉት እንደዛ አ፣ አድርገው ይሞክሩት
እሺ ለመያች ኦኬ ጨርሽ እ፣ ሌላ ምረዳው ሲያልቅ እ
ሌላ ምረዳውስ ነገር አለ?
ሌላ ችግር የለውም። step verification የሚለው ያው ስፋዝ ነው። እሺ በቃ አመሰግናለሁ።
እሺ ለመያች እናመሰግናለን። መልካም ቀን